ቤተሰቦች ዛሬ ደግሞ ሀያ ሀያ አንድ ፖሊስ ሲኖ ሶስት ሰላሳ ስድስት ይዤላችሁ መጥቻለሁ።
ሄሎ ሄሎ፣ እንዴት ነሽ?
እግዚአብሔር ይመስገን።
ሲኖ ሀያ አንድ አላችሁ መሰለኝ ቲክቶክ ላይ አይቼ ነው።
እ ሲኖ አ፣
አዎ አለ።
የለጠፈ። እ፣ ባንክ ስንት አለበት? ስንት ነው የሚባለው ዋጋ? ገዢ ነን። ሄሎ ሄሎ ሄሎ